ሰላም ጤና ይስጥልኝ ስትል
ጤና ይስጥልኝ እናት።
አብሮ order ነበረን እና እስካሁን አልመጣም። ትናንትና ጠዋት ትናንትና ጠዋት ገቡ።
እስኪ ስልክ ቁጥር ንገረኝ።
ዜሮ ሶስት እንዴ ቅርታ ዜሮ ዘጠኝ
no no በሳፋሪ ነው ዜሮ ሶስት እሺ ዜሮ ሰባት ማን ይቅርታ ዜሮ ሰባት ዜሮ ሶስት እሺ
ሰላሳ ሶስት ሰባ አራት አንድ
ሰባ አራት ሀያ አንድ አዎ
ተነስቷል። ስልክ ቁጥር ልንገሩት የ driver እባክሽን እሺ ዜሮ ዘጠኝ አስራ
እ ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት ዘጠና ሀያ ሰባት አርባ ሰባት ዘጠና አምና ይባላል። እስኪ check አድርግ።
እሺ እሺ እሺ